የ account ችግር አጋጥሞኝ ነው።
ምን ምን አጋጠመ ወንድሜ?
አላጫወት አለኝ።
connection ነው እሺ፣ እንጂ system ኡ እየሰራ ነው። እሺ፣ እ system ኡ እየሰራ ነው።
ኧረ እኔ አልገባልኛ እኔ ምን አልከኝ?
አይ፣ ልገ- ልገባ ስል አልገባ message ም አይልክልኝም። ሚሴጅ ኮኔክሽን ነው እንጂ ይሰራል። እሺ ወንድሜ፣
እ message message እስካሁን እ message ም አይልክልኝም። message ልቀይር ካልኩኝ
forget password እኮ connection ነው። forget password ስትለው message ም ካልገባ አዎ
connection ነው። connection ህን check አድርግ። እሺ፣ on off አድርገው፣
on
on off አድርገው።
የ message ኡን አይ አይደለም፣ ስልክህን አንዳንዴ እንደዚህ ያጋጥማል።
እንዴት እንዴት?
ስልክ- ስልክህን አጥፍተህ ድጋሚ አብረው።
እሺ እሺ ወንድሜ